Johnny.
ሮዛ ባዬ ሮዛ
እ እንዳንቅሽ እንትን ኖርማል ስቲከር ማለት ፎቶ ሆኖ ግን ኖርማል ስቲከር ሜሽ ያለ ሆነ ነው አይደለ?
ምን ይሻለውና አ አዎ፣ እሺ።
ፎቶ አሪፍ አሪፍ ምረጥ።
ያው አራት ፎቶ እኮ የላክሽልኝ አራት ፎቶ ነው የመጣው።
እንደ ኧረ ማዕት ናቸው።
ምንም አይደለም።
ቼክ አድርገው።
ይካል-